Hello ጤና ይስጥልኝ። ስሜ ስራ አዲስ ነኝ። Hello
Hello ጤና ይስጥልኝ።
ሰላም እንዴት ነህ?
አሁን ቤስት ቤቶች እንትን ሰጥተውኝ ነበር የፔዎቹን ቁጥር ማለት ነው።
እሺ
ግን ምንም ያኛው normal ቁጥር ሰጠውኝ፣ ያኛው forward ተደርጓል። ያኛው ደግሞ ከነ አይሰራም።
ምንድን ነው የሚለው?
ከነ ያኛው forward ነው ሲጀመር normal ቁጥሩ አርባ ሰባት አርባ ሰባት አስራ ስድስት እ፣ አሁን የሞከርክላቸው እኮ ትንሽ ቆይታ ሞከርላቸው ሶስት ሰዓት ምናምን ነው የሚገቡት። እሺ እነሱ
ለዛ ነው።
አዎ
እሺ እሺ
እኔ ራሱ ደግ